ለሐሰት ያደረ ጊዜ ያቆረቁዛል። የእውነት ምሰሶ መች ይነቃነቃል። ምርቱ እየነጠረ ግርዱ ሲንገባልል አለው ፍጹምነት ሰው ከሰው መካከል ለሐሰት ያደረ ጊዜ ያቆረቁዛል። የእውነት ምሰሶ መቼ ይነቃነቃል። ምርቱ እየነጠረ ግርዱ ሲንገባለል አለው ፍጹምነት ሰው ከሰው መካከል ለሐሰት ያደረ ጊዜ ያቆረቆዛል። የእውነት ምሰሶ መች ይነቃነቃል። ምርቱ እየነጠረ ግርዱ ሲንገዋለለ አለው ፍጹምነት ሰው ከሰው መካከል አይነግስም ዝምታነ ቢለኝም ተረቶ አፍርጬው ልናገር ይብራራነ ጉድለቱ የመኖር ትርጉሞች ማወቅ ስለሚሹ የስንፍና ጭጋግ ይገፈፍ ግርዶሹ ለሐሰት ያደረ ጊዜ ያቆረቁዛል። የእውነት ምሰሶ መች ይነቃነቃል። ምርቱ የነጠረ ግርዱ ሲንገዋል አለው ፍጹምነት ሰው ከሰው መካከል በመጦር በመክሳት በመርዘም በማጠር በውፍረት በቅጥነት ወይንም በመክበር አይበቃም መታወቅ ለብሶ በመሽቀርቀር መሻሻሉን አውቆ ሰው ራሱን ይፍጠር። ለሐሰት ያደረ ጊዜ ያቆረቁዛል። የእውነት ምሰሶ መች ይነቃነቃል። ምርቱ እየነጠረ ግርዱ ሲንገባለል አለው ፍጹምነት ሰው ከሰው መካከል አለው ፍጹምነት ሰው ከሰው